እንትን አይደለም ሼር ህንጻ ላይ እኮ አይደለም። hello ሀሴት ላይ ሰላም ሀሴት ነኝ።
አለው እግዚአብሔር order ኃይሉ ነኝ። order ይዤ ነበር
እም፣ የ- የሆነ ሰው cancel ነው ብሎኛል፣ ግን እስካሁን አልወጣም።
እስቲ ንገረኝ order number ኡን።
እሺ ሰባ አራት ሰላሳ ሶስት ሰባ አራት
ሰባ ሰላሳ ሶስት
ሰላሳ ሶስት አንዴ ከቢሮ ነው ተደውሎ cancel ያሉ
ሀ ከ- ያው በግል ስለሚደወል አናውቅም። እሱ ያሚ ነው የሚለው። እስኪ check አድርግልኝ ስለቆየ እሺ አንዴ እዚሁ ጠብቀኝ።
እሺ እሺ።
ቆይ አንዴ hello
ወይ ሀሴት አዎ cancel ነው። እሺ dispatch ነው የነገረ።
እሺ ግን አላውቅም እስካሁን ችግር የለውም cancel ይውላል። እሺ እሺ እሺ ቻው።